ሄሎ ሄሎ መርሃባ፣
አዎ ጤና ይስጥልን።
ሰላም ናችሁ?
አለን እንዴት ነህ?
አለን አለን። ከጅጅጋ እ ድሬዳዋ ፈልጌ ነበረ።
ስንት ሰዓት
okay፣ ስንት ሰዓት ስንት ሰዓት ነው ያለው?
ሞላ አይደለ? የሁለት ሰዓት ተኩሉ መሐመድ እ ያለው አምስት ሰዓት ተኩልና ስምንት ሰዓት ተኩል
እሺ፣ ለነገ ጠዋት ቢሆን ሰውን ጠዋት ጠዋት ለመሄድ ነገ ጠዋት ለምሳሌ ስንት ሰዓት ነው የመጀመሪያው?
እ የመጀመሪያው አስራ ሁለት ሰዓት ተኩል አስራ ሁለት ሰዓት ተኩል አ እላይ እዛ ባደር ምናምን የሚቆምበት ግቢ ነው የመጣው አ አ እ እዚህ እንትን አዲስ አስፋልት ዜሮ አምስት
አዲስ አስፋልት ዜሮ አምስት ብዬ እዛ አዲስ አስፋልት ዜሮ አምስት አይተሃል? አ?
እ ምኑ ምኑ
ዜሮ አምስት አዲስ አስፋልት አይተሃል? አ?
ዜሮ አምስት አዲስ አስፋልት አዎ እጠይቃለሁ። አ፣ በደንብ አላውቀውም፣ ጠይቄ ነዋ።
እሺ ይኸው ዜሮ አምስት አዲስ አስፋልት ቀጥታ እ bridge ኡን አልፈ
bridge ኡን?
ብ- እንትን ድልድዩ ማለት ነው አልፈ okay፣ ድልድዩን አልፌ እሺ፣ እሺ እንትኑ ጋር ሳትደርስ እ የትግሬ ፎቅ ሳትደርስ ይታያል።
እሺ።
ራሱ መርሃባ የሚል በባስ okay፣ የሚወጣበት።
ጽሑፍ አለ?
አዎ መርሃባ ይላል። ትልቅ በጣም አሪፍ።
ግቢ ነው ይታያል።
በጣም አሪፍ፣ blue black color የተቀባ።
በጣም አሪፍ። በቃ እመጣለሁ። አ፣ ስለዚህ ግን አሁን ካልያዝክ ይሞላብሃላ።
ለነገ ጠዋት አዋ ወይም ደግሞ ወደ በኋላ ደውልና ጠዋት ላይ አታገኝም።
አዎ። አሁን እኮ ምንድነው መሰለሽ እዚህ ያ መንገድ ላይ ሲያልፍ አይቼው መኪናችሁን፣ እ አዎ፣ ከዛ ስልኩም ይሰራሉ የሚለውን check ለማድረግ ነው።
እሺ አሁን ነገ ሐሙስ አይደለ ወይ? ሐሙስ ወይ አርብ ነው ወደ ድሬዳዋ የምሄደው።
እ ዛሬ ከሰዓት እርግጠኛ ስሆን ደውዬ ምን አይ።
ሳልመጣ transfer ምናምን ማድረግ ይቻላል? ክፍያውን አዎ እዛው ሆነ transfer ማድረግ ትችላለህ። ሲቀጥል በምን ደግሞ በምን በንግድ ባንክ ነው ወይስ የብር ነው?
አዎ የብር ብቻ ነው?
አዎ
በቃ አሪፍ። በእናትሽ ማን ልበል ስምሽ ግን አንቺ?
ሀና
ሀና ድምፅሽም ደስ ይላል፣ መስተንግዶሽም ደስ ይላል።
እናመሰግናለን።
አይ በቃ ደውላለሁ። እሺ እሺ አይ ቻው።